ጤና ይስጥልኝ። ምን ስፖርት ነው የምንረዳው?
ሁሉ ስፖርት account ከፍቼ ነበር እና first deposit ሰጣችሁኝ ነበረ እሺ እና ያለኝም ብር bet አድርጌ ተበልቼው ጨርሻለሁ። እና እንዴት ነው የምጫወትበት እንትኑ bonus?
bonus ኡን አዎ።
አንድ ነጥብ አራት በላይ odd የሆኑ ጨዋታዎችን እህ።
ዘጠኝ team okay ከዛ ደግሞ total odd ኡ ደግሞ ከሀያ በላይ መሆን አለበት።
ኦኬ።
እንደሱ ለኳስ አድርገህ ብቻ ነው- ስመድብ ያስመድባል።
ለኳ- ለኳስ ብቻ ነው የሚሆነው?
አዎ ለኳስ ነው የሚሆነው።
virtual አያጫውትም?
አዎ virtual አያጫውትም።
okay። እሺ እሺ መልካም ቀን።
እሺ